ጤና ዋሽንግተን ዲሲና ማሰብ
ሰላም ናቸው ሰላም አለን። የእናንተ ክላይንት ነኝና አ
እሺ
እ ዶክተር ተላጋ ነው ብዙ ብዙ ብዙ ጊዜ የምታከመው እሺ እና የእሳቸውን ስልክ አንድ ነገር ላማክራቸው ስለፈለግኩ ስልካቸውን ላስቸግርሽ
ስልካቸው የለንም እ የግል ስልካቸው የለንም ያላችሁ ያው መነስታፍ አይደሉም
አይ ቢሆንም የግል ስልካቸው የሉም አልታማክረን ትችላለህ በስልክ ስላሉን እ ዘነ ስልካቸው ሳልቀበል እንትን ብዬ አዎ ስለዚህ መጥቶ ነው በእናንተ የሚያ- በኩል ካመቻችሁ እ መጥቶ ነው የሚያማክሯቸው ቢኖርም የግል ስልካቸው መስጠት አይፈቀድም
እ ወይ እሺ ከተመቻቸው እሳቸው እንዲደውሉልን አታደርጊም ታዲያ ስልክ ልስጥሽና ምን ደንበኛ ማቸም ደንበኛችሁ እንደመቻችላችሁ የእናንተ ፋንታ ነውና ነው አይደል እ እ?
አትልስ እ ቁጥሮት ሊንገሩኝ የሚደውሉ አስራ ሶስት
ዜሮ ዜሮ ዘጠኝ አስራ ሶስት ዘጠና ሶስት ስልሳ ስድስት ስልሳ ስድስት ሰላሳ ሰባት አስራ ዘጠኝ እሳቸውን አካሉኝ እመጣለሁ ሩቅ ላይ ሰላሳ ስለሆንኩ ሰባት አስራ ዘጠኝ
እሺ አስተላልፍልሻለሁ እሺ እሺ